hello ጤና ይስጥልኝ። ምን ልታዘዝ ቴሌቪ?
አቤት
ምን ልታዘዝ ቴሌቪ?
የምልታዘዘው ቴሌብር
ቴሌቪ ቴሌቪ
ቴሌቪዥን አሁን ቴሌቪዥን አይደለም ቴሌቪዥን አይደለም፣ ቴሌቪዥን ነው ቴሌቪ።
ቴሌብር
እሺ ምን ልርዳው?
እ፣ ብር ያግድላሉ ሲሚ ብር ያግድሉ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና ስድስት ቁጥር ሲነኩ ይቋረጣል።
ለምኑ ብር ይግድላሉ ሲሚ